ጤና ይስጥልን
ሰላም ነው እናት?
እግዚአብሔር ይመስገን። እንዴት ዋሉ?
standup comedy ውን እንትን ለማለት ቦታ ለማስያዝ ነበረ።
እሺ ይቻላል። ኦንላይን ተመዝግበዋል?
አልተመዘገብኩም።
ስልክ ቁጥሮት ይንገሩኝና ኦንላይን ሲመዝገቡ ንግድ ባንክ ስለማይሰራ በቴሌ ብር ማስገባት ይችላሉ። ቴሌ ብር ደግሞ ከሌለዎት ኢንተርኮንቲኔንታል ሆቴል መጥተው መምጣት ይችላሉ።
እዛው ላይ- እዛው በር ላይ እንትን ማለት ይቻላል።
አዎ
እሺ ቴሌ ብር ግን ስንት ነው እንትናችሁ?
መደበኛ መቶ ብር፣ VIP አንድ ሺህ ብር ገባኝ። አይ account ኣችሁ የእናንተ እንጂ የምናስገባበት ስልክ ቁጥር- ስልክ ቁጥር ንገሪኝ። text ላድርግልሽ።
ዜሮ ዘጠኝ ስልሳ ሶስት ዜሮ ዘጠኝ ስልሳ ሶስት ሀያ ስምንት ሀያ ስምንት ሰባ ዜሮ ስምንት ሰባ ዜሮ ስምንት ስልሳ ሶስት ሀያ ስምንት ሰባ ዜሮ ስምንት ያልሽኝ እማዬ።
አዎ ስልሳ ሶስት ሀያ ስምንት ሰባ ዜሮ ስምንት እሺ text አድርጌልሻለሁ። link መመዝገብ ይችላሉ። በቴሌብር ደግሞ ማስገባት ይችላሉ። ቴሌብርም እንደ አማራጭ እምቢ ከ- እምቢ ካሎት በር ላይ ያለን ትኬት መግዛት ይችላሉ።
ጥሩ እሺ እናት አመሰግናለሁ።
እኛም እናመሰግናለን። መልካም ጊዜ።
መልካም ቀን።